አሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችብች ነበር የምደውለው።
እሺ።
ሽንኩርት order አድርገው አልመጣልዎትም ነበር።
አዎ አልመጣም።
ነገ የት እንላክልዎት location?
እዚህ ወሎ ሰፈር እዚህ ወንጌሌት ታውቂያለሽ? ወንጌሌት ወሎ ሰፈር ነው።
አ ወንጌሌት አለ አይደል? ወንጌሌት እንኳ እሺ፣ እሺ፣ እዛ፣ እንላክልዎት።
አ እሺ፣ ነገ እንልክልዎት። ችብችብ ስለተጠቀሙ እናመሰግናለን። መልካም እሺ